ጤና ይስጥልኝ አሪፍ ነኝ ማለት ነው
hello አሁን ተደውሎልኝ ነበር እና
እሺ
ብሩ ተመልሷል ተብሎልኝ ነበር ግን አሁን እስካሁን አልተመለሰም።
እሺ ስሞቱን ማን ልበል ደንበኛችን?
ብርድስታ ጫካ አረት
ቢቢሳ ጫካ እሺ አዎ
እያየሁሎት ነው እዚህ ጋር እንደሚያሳየኝ በእኛ እ በኩል ያለው ነገር ተስተካክሎ አልቋል። እንዳሉት ብሩ አሁንም ካልገባ betting site ኦቹን ነው ማናገር የሚኖርቦት።
pending ይላል እኮ የእናንተም
ስለዚህ ይጠብቁትና አሁንም ሳይስተካከል ከቆየ
እ betting ኦቹን ያናግሯቸው።
እሺ በቃ በእኛ በኩል ተስተካክሎ ስላለቀ ነው።
አይ አሁን ተስተካክሎ ስለኝ ሲያወድ አልገባም።
እሺ ስለዚህ እንደዛ አሁንም ሳይገባ ከቆየ በእኛ በኩል ያለውን ነው ተስተካክሏል ያልኑት። ስለዚህ ደግሞ እም ቤቲንጎቹን ይጠይቋቸው።
እም እሺ በቃ እሺ እሺ ሌላ ጥያቄ አሉት?
ሌላ ጥያቄ የለኝም።
እሺ ስለ ደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶት ማስቀመጥ ይችላሉ። መልካም ቀን